ሰላም እንዴት ነሽ? በሰማንያ ስድስት ሰላሳ ሰባት ሰላሳ ሶስት order ተቀብላችሁ ነበር ይሰማል?
አሁን ይሰማል።
እሺ ከዚህ ነው እሺ የምደውልልሽ
እሺ ሰላሳ ሰባት ሰላሳ ሶስት order ታዛችሁ ነበር እና ሴት ታቀምጣለች
አይ እኔ ጋር ሁለት order ይዤላለሁ እና እሷ ጋር ደግሞ text ካልገባ እኔ order ኡን መያዝ አለብኝ።
okay እኔ እንኳን አይደለም ያዘዝኩት ሌላ department ናቸው ያዘዝኩት ግን እኔ ለማረጋገጥ ነው የደወልኩት አዎ፣ ከዛ ስለዚህ በፊት text ኡ- ማለት ነው combo deal ታዞ ነበር text ኡ እሱ ገባ እና የቱን ይዤለት ሄዷል። ይሄኛው veg noodle ደግሞ አልገባላት እና ሲገባላት እ- ሲገባላት ትደውልልኛል። ለዛ ነው እሺ በቃ ስለዚህ text ካልገባ መስራት አትችሉም ማለት ነው አዎ፣ ለዛ አሁን አዳም ደቂቃ ከገባላት ይዛለሁ ቶሎ እንዲደርስ እናደርጋለን።
አይ ለማረጋገጥ ነው እሺ በቃ